ያው አልኩት። refund refund broccoli refund። አዎ አዎ፣ ግን አላስገባኋትም መሰለህ አንተ አስገባታለሁ። okay እሺ እንትን ዘፈን ከልጅቷ ጀርባ ነው። hello ሰላም ጤና ይስጥልን።
እግዚአብሔር ይመስገን።
እ፣ ኃይሌ
አ ከቺፕቺፕ ነበር የምንደውለው store ላይ ስላልነበር ዛሬ ቲሸርት አዘው አልወጣም እና ነገ እንልክሎት ነበር። ነገ ቸርችል መቀበል ይችላሉ?
ይችላል።
ቸርችል ነው አይደል መረከብ የሚችሉት?
አ አ በቃ ነገ ይመጣሎታል። እሺ መልካም ምሽት።
እሺ እሺ እሺ እሺ